ጤና አሪፍ ነኝ። መሀሌት ነኝ። ምን ልርዳዎት?
እንትን ቅድም እንትን ብዬ ነበረ በቴሌግራም ልኬላችሁ ነበርና እሺ ይስተካከላል እና እንትን ላይ ወደ account ኡ ነው የሚመለሰው ወይስ ወደ ሲቪር ነው የሚመለሰው ወይስ ወደ ቤቴክስ ነው የሚሄደው?
ወደ ቤቲክስ ወደ betting account ኦት ነው የሚመለሰው።
አልተመለሰም ግን እስካሁን።
እሺ በእኛ በኩል ስላስተላለፍንሎት ያው ባለሙያዎቹ ተመሳሳይ case ኦች አሉ። የእርስዎንም በዛው መሰረት ያስተናግዱልዎታል። ሄሎ ይሰማዎታል? እሺ